hello ወይ
ቅድም የምደውለው ልጅ ነኝ። ብር- እ፣ ስልኩ ብር ስላለቀ ነው።
እሺ ምን ነበር እ?
ምን ነበር እ፣ ን- ቅድም ሀምሳ ብር እ፣ ን- ቤት ምንድን ነው ኤቤስ ቤት ማለት ነው።
እሺ deposit ሀምሳ አድርገህ ብር በ voucher ለ ሌላ ሰው ለመላክ ፈልግቼ እምቢ አለ።
እኮ deposit ነው withdraw አይ፣ እ፣ መውጣት ፈልግቼ ነበርኩ። withdraw ነው።
እኮ withdraw ማድረግ ፈለግ አዎ እኮ ዊዝድሮ ብሩ ደግሞ ወጣች፣ አዎ፣ ከእኔ ላይ ወጣች። ያ ስልክ ደግሞ አልገባችም።
እስቲ እሺ ቃል ልክ አንዴ ንገረኝ የቤስት ቤት ቁጥርህን እ፣ ብላ እ፣ ሀያ አምስት ሀያ አንድ አምስት ማለት አንድ ዜሮ ዘጠኝ ሀያ አምስት
አዎ እሺ
ስልሳ ሶስት ሰማንያ አምስት ሰማንያ አምስት
ሰማንያ አምስት አርባ ዘጠኝ ሰማንያ ሰባት ሰማንያ ሰባት አዎ እስቲ ንገረኝ ቁጥርህን ዜሮ ዘጠኝ
ዘጠኝ እ ስልሳ ሶስት ስልሳ ሶስት ነው
ስልሳ ሶስት ሰማንያ አምስት ሰማንያ አምስት አርባ አርባ ዘጠኝ ዘጠኝ ሰማንያ ሰባት እሺ
በሚጠቀመው ደግሞ ሀ- ከሀያ አምስት ነው የሚጀምረው።
በሀያ አምስት ነው የሚጀምረው እሺ፣ አዎ።
እሺ አለሽ check ላድርግልህ አይ፣ አድርጌ።
ዛሬ ነበር ያረከው አዎ
እሺ በ voucher እኮ አልገባም እኮ
እ በ voucher አልባልክም አልገባም። በፎቶ በሱ ላይ ነው እኮ ያወጣሁት።
እኮ ምን ታደርጋለህ መሰለህ እ እ፣ በእንትን voucher code ኡን deposit የሚለው ላይ ታስገባውና ወደ ቤት ቤት account ኡ ትመልሷለህ።
እም፣ እሺ ከዛ በኋላ ድጋሚ በቻፓ አ
እምቢ ስላለኝ እኮ ቆመ ነው እኮ ማለት ነው ልክ ነህ፣ መሰለኝ።
ልክ ነህ። ቻፓና ሳንቲም አስመልሰኝ ከሶስት በቃ መቶ በዛ ብር ስልክ በላይ ላይ በዛ ናቸው።
ስልክ ላይ አስመልሰኝ።
አዎ እኮ እንትን ቻፓና ሳንቲም ላይ ከሶስት መቶ ብር በላይ ነው ማውጣት የምችለው።
አሀ ነው እንዴ?
ለዛ ነው እኮ አምሳ ብር ሲሆን ሱቅ ሄደክ ነው። ይሄንን አሁን voucher code ኡን ይዘክ ሱቅ ሄደክ ነው ማውጣት የምትችለው።
እሺ ለዛ ነው እሺ፣ አስመልስልኝ በቃ በ አንተ ራስህ cancel በለው።
cancel ልበለው።
አዎ cancel ካላልከው እኛ ማስመለስ አንችልም። ወይ እሺ፣ ደግሞ ወደ ቤት ቤት account ክ መመለስ ትችላለህ።
አይ ወደ ቤት ስልክ account ገብቼ ማለት ነው።
እ፣ እምቢ አለኝ። ቆይ cancel ያ cancel ያለው አይደለም አይ አይደለም ይኸውልህ አ፣ እ፣ አምሳ ብር አይደለም አዎ deposit የሚለው ላይ አንተ ላይ ትገባና እ፣ እ።
voucher code ኡን እዛ ላይ deposit የሚለው ላይ ታስገባለህ። ከዛ ወደ ቤት ቤት account ክ ይመለሳል።
እምቢ ብለኛል። ለዛ ነው እኮ የደወልኩት።
check አድርገው ድጋሚ deposit የሚለው ላይ የ voucher code ን አስገባበት። ከዛ አምሳ ብሩ እ፣ ቤት deposit ላይ- account ላይ ይገባል። አዎ እሺ፣ ቆይ ቤት እሺ፣ ቤት ደግሞ account ክ ላይ ይመለስልሃል።
አይ እሺ እሺ